እናባላለን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
የቤት ሰው አላችሁ እንዴ? የቤት ሙሉ ጠቅላይ ምዝገባ
እህ፣ እዛው የነሮች ምሰራ ባለሙያ የለንም። ተመላላሽ ባለሙያዎች ብቻ ነው እኛ የምናገናኘው።
ተመላላሽ ብቻ አዲስ አበባ ነው ወይስ አዳማ ላይ ትሰራላችሁ?
አዲስ አበባ ላይ
አዳማ የላችሁ?
የለንም። ለጊዜው አዲስ አበባ ላይ ብቻ ነው እየሰራን ያለ ነው።
እሺማ በቃ
መልካም ቀን።